ዮሐንስ ዳዊት እባላለሁ ከወለርዳ።
እንትን ነበር ሰላም ነው?
እግዚአብሔር ይመስገን።
ሲቲያን ነበርኩና እንትን system ኡ እንትን ቆይቷልና ለዛ active አልሆነም ያለኝ ስለሆነ
ተመዝግበው ነበር እኛ ጋር አዎ አዎ፣ እዛ መጥቼ ተመዝግቤያለሁ። ሁለት አመት አመት ከምናምን ነው እንትን
በየትኛው ስልክ ቁጥር የተመዘገቡት ይንገሩኝ። ስልክ ቁጥር በዚህ ስልክ ነው 0979
እሺ፣
53 57 20
አማኑኤል ታረቀኝ።
አዎ አዎ
አ፣
አዎ እንትን ነው አማኑኤል እኛ ጋር ወደ ስራ ተልኮ የሆነ ጊዜ ስራ አልሄዱም ነበር። በዛ እ፣ ምክንያት disabled ተደርገዋል።
አ፣ እንትን እኮ ነው አጋጣሚ እንትን ነበር ነው ሌላ ቦታ ነበርኩና ስለማይመቸኝ ለዛ እንትን አጋጣሚ እንትን ስለሆነ እንጂ
ቆይ አጣርቼ እደውልልዎታለሁ። እሺ